እጃቸውን መታች። Hello hello hello እንዴት ነሽ? Hello ይቆራረጣል ማለት የሆነ ድምጽ ጥርት ብሎ አይሰማኝም። Hello
አሁን አይሰማሽ? Hello ይሰማል። አሁን ይሰማል የማወራው?
አዎ፣ አዎ ይሰማኛል። አሁን
okay አንድ እንትን ነበረኝ ጥያቄ ነበረኝ በህግ ጉዳይ ማለት ነው።
እሺ ይቻላል። መጠየቅና ማከረም ትችላለሽ። ሴትና ሴት እንደደወልሽልና ትንሽ እንትን ይገኛልሽ።
ስሜት ካረ
እሺ ከየት ነው?
አካ- ከአዲስ አበባ
እሺ እሺ ምን ነበር?
አሁን ቢሮ ውስጥ የተፈጠረ ችግር ነበር እና
ምን አይነት ችግር? አሰሪ ነው ሰራተኛ ነው ጉዳይሽ?